Hello hello hello
Habéis Hello.
እግዚአብሔር ይመስገን። አቤት ይሰማኛል።
የ- የኢትዮጵያ የምክር መድረክ ነው አይደለ?
አዎ ነው።
እ፣ ለመሳተፍ ነበረ
እሺ እና ነው ማለት የመሳተፍ ምሽ
አጀንዳዎትን አምጥተው መስጠት ነው።
እ? እ?
አጀንዳ
አ- አጀንዳ ይሰማኛል። አጀንዳ ማለት ግን ለወጣቶች አዎ፣ ለወጣቱ ለወጣቶች ያስፈልጋል። ምን ቢደረግ ነው ለጣዩ ለቀጥ
ወጣት ነኝ። አዎ።
እኮ አጀንዳም አለ
እ፣ actually ያው እንትን ነው ማለት ምን አይነት አጀንዳ ነው የኔ ሀሳብ ነው?
አጀንዳ ነው ከአፍጌ የመጣበት ቴሌግራም ብላል
ሄሎ ሄሎ ሰላም መቼ ነው
ውጊያ የሚል ኔትወርክ አሁን ለምሳሌ ድጋሚ ደውል እሺ እሺ